አራት መቶ አዎ hello ሰላም ጤና ይስጥልኝ ቤስት ቤት ሰላም ነው sister ሰላም እንዴት ነህ አለን ሁሉ ጤና ሁሉ ሰላም ይመስገን ምን ነበር
sister ያልነበረ ነገር የለም። እስቲ ብራችን መልሱ በቻፓ አስገብተን pending ብሎ እየበላ አስቸገረን። በና ከሲቢ ብር ነው አዎ፣
እሺ ስልክህን ንገረኝ SMS ኡን ልከኸዋል ቴሌግራም ላይ
ቴሌግራም ላይ አላኩት።
አላከውም አይደለ አሁን አዎ።
ቴሌግራሙ ላይ የተላከልህን SMS ላክልኝ ከሲቢ ብር ቁጥርህና ከቤስት ቤት ቁጥር ጋር አድርገህ እሺ ካት ነው።
እሺ